እዛ አምላኬ እስመ ከማሁ ይብያ ሐዋርያ እስመ ከማሁ ይብያ ሐዋርያ እስመ ከማሁ ይብያ ሐዋርያ በብዙ ጻማ በብዙ ጻማ አለ ወነን ባይ ውስተ ሰነ